Hello
Hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳው
ትኬቱ እንትን ሆኖብኝ ነበር ሐዋሳ postponed ሆኖብኝ ነበርና አ
እና አንድ እይልኝ እሺ ንገሪኝ አስራ አራት ሀያ ሁለት እሺ
ሀያ አራት እሺ አስራ ዘጠኝ
እሺ እሺ አንድ ጨዋታ still አልደረሰም ሰዓቱ እም?
ሀያ አራት ሰዓት አልሆነውም አንድ ጨዋታ የተራዘመው ማለት ነው እሺ እሱ ከሀያ አራት ሰዓት ከሆነ በኋላ አዎ ከትላንትና ከሀያ ሁለት ከአርባ አምስት ማለት ሁለት ሰዓት ነው አራት ሰዓት ከአርባ አምስት ነው አይደል አ ስለዚህ እስከ ማታ አራት ሰዓት ከአርባ አምስት ትቆያለህ ማለት ነው ከዛ በኋላ ይለቅልሃል
ጨዋታው ይተላልፋል ወይስ እንትን ሶስቱም postponed ነው ይባላል ሁለቱ ሆኗላ አንድ ብቻ ነው የቀረህ አንዱ እና- ተ- አንዱ void ሆነብህ ሌላው ደግሞ win ነው በሙሉ
እና ስለዚህ ይሄን postponed ከሆነ ሙሉ ብር ነው የምቀበል ወጥቶ ነው ይወጣል ጨዋታው postponed ከ24 ሰዓት ካለፈ ሳይጫወቱ void ይሆንና odd ኡ አንድ ይሆናል አንድ ነጥብ አምስት አምስት አልነበር አንድ ም።
ይሆናል ማለት ነው
ከዛ ይሰጠኛል ብር አዎ win ታረጋለህ ማለት ነው እሱ ደግሞ የሚጫወቱ ከሆነ በዛ 24 ሰዓት ውስጥ እሱን ም።
ጨዋታ ጠብቆ በመደብከው መደብ ይታረማል ማለት ነው win two አይደል ያልከው አዎ።
ከኮልቪል የሚለው ኮልቪል ታውን አ አዎ፣ እሱን check አድርገህ በኋላ እንትን በለው አራት ሰዓት ከአርባ አምስት ላይ ማለት ነው
ማታ ማለት አዎ፣ አዎ። እሺ አመሰግናለሁ እሺ እሺ መልካም መልካም ቀን
ለሁላችሁ